አይደለም በሽበሽ በሽ ነው የምልህ።
ወይ እንትን አሁን system እያስተካከሉኝ ነበርና ማን ልበል?
ልዑል
ልዑል አዋሽ።
አ
እሺ እሺ። ልዑል እ cashier ኡን ስም ሰጥቶኝ ነበርና password አስገብቼለት ድጋሚ ወጣሁኝና የራሴን ሳስገባ አልገባ አለኝ።
ይኸውልህ የላክንልህን password ስታስገባው current password፣ new password እና confirm የሚል ይመጣልሃል አይደለ? ከዛ current ኡን እኛ የላክንልህን ታስገባውና ከዛ የራስህን create አደረግ።
አስገብቻለሁ።
ከዛ login አለልህ። ከዛ እሱን password ነው የጠፋብህ።
አ ወጣሁኝና ከእንደገና ሲክ ይገባልኛል ብዬ ለመሞከር ድጋሚ ስገባ password ኤን ሳስገባው አለ አልገባም አለኝ።
እሺ አንዴ ጠብቀኝ። hello ወይ ልዑል፣ ይኸውልህ አዲስ reset አድርጌ እልክልሃለሁ። ግን ይሄኛውን በጥንቃቄ ያዘው። እሺ
እሺ እሺ እሺ አረሰ ቻው። እሺ ልዑል፣ መልካም ቀን